ሄሎ ጤና ይስጥልኝ የአክሲደንት ኢትዮጵያ በኩል ምን ልርዳው?
አብሮ ይስጥልን። ሰላም ነው።
እግዚአብሔር ይመስገን።
ባለፈው ለጨረታ ሰነዳት ይዤ ነበርና ሲፒዮ እሺ በተለይ ብር ተመላሽ አልሆነም እስካሁን ድረስ መቼ ነበረ?
ማክሰኞ።
እሺ ስልኮት ይነግሩኛል።
ዜሮ ዘጠኝ አስር
እሺ ስልሳ አምስት ስልሳ አምስት ሀያ አምስት ዘጠና ስምንት ሀያ አምስት ዘጠና ስምንት አዎ ማን ልበል?
ክብሮም ገብረ ዮሐንስ
እሺ እሺ ተመላሽ ሁለት ሺህ ብር።
ታደርጋለህ? እሺ አዎ ተመላሽ አዎ። እ ምን አልሽኝ?
እሺ ተመላሽ እናደርጋለን።
እሺ ተመላሽ እሺ እየሆነ ነው።
እሺ እሺ እሺ